አመሰግናለሁ ጤና ይስጥልኝ ችብችብ
ሄሎ ጤላ ሰላም ነው እግዚአብሔር ይመስገን አለን ውለታ አዘን ነበር እና እሺ
አቮካዶ ማለት ነው ሃይማኖት በሚል ግ እሺ እና ሌላ ሰው ተሳስቶ እኛ ግሩፕ ላይ አቮካዶ አዛ ነበር አበራሽ ምትባል እና ያው አቮካዶን እኛ ስለወሰድን ብሩ እንዲለስላት ማለት ነው። እንዴት ነው መመለስ የምችለው? እኔ?
እ፣ ስልክ ቁጥር ልንገሩት ማንን ነው የማያውቁት አበራሽን አበራሽን አናውቃት አበራሽ የምትል ከፍለ already ትላንትና አዎ።
ለኛ አቮካዶ መጣ አንድ ኪሎ አይደል አንድ ኪሎ አቮካዶ እሺ ስልክ ልንገሩትና ይደውሉላት ለአበራሽ አዎ እሺ ዜሮ ዘጠኝ ሰላሳ ስድስት እሺ ሀምሳ ስምንት እሺ ሀያ
እሺ ዘጠና አራት
ጠራ አዎ ይደውሉላት በቃ ስራ እንሰራረግላታለሁ እናመሰግናለን በጣም መልካም ቀን።
እሺ